ጤና ይስጥልን ኢትዮጵያ ባች አሮ ነኝ። እባክዎ ምን ልርዳው?
ሄሎ ጤና ይስጥልሽ።
አብሮ ይስጥልን ምን ልርዳው?
ኦክስጂን ካመለከትን በጣም ቆይተናል፣ አልተሰጠንም። በዛ ላይ አቁፍን አሁን ስራ ማቆመል
አሁን በደወልበት ስልክ ነበረ ያስመዘገቡት ደውላ። እሺ መስመር ላይ ጠብቁኝ። ሰላም ባርና ሬስቶራንት ነው። እዚህ ላይ እንደማውቅ ከሆነ ከቀናቶች በፊት ለሚመለከተው አካል ተላልፎሎታል። እስካሁን ምንም ጥሪም አልደረሰትም ከቢጫ ሰራተኛ
ምንም አልደረሰም። ሀያ ሁለት ሰባ ስምንት ያስመዘገቡት እንጂ ቁጥር ነግረሽ ነበር ያው ቁጥር አዎ ደመኛቸዋለሁ። እስካሁን ካልመጡሎት ያሁን የማደርግሎት ደግሜ ነው ማስተላለፍሎት ካስመዘገቡ ቆይቶ እንደነበረ እና እስካሁን ድረስ እንዳልደረሱት አድርጌ ደግሜ መዝግቤ አስተላልፍሎታለሁ። አምስተኛ ነው አይደለም የሚገኙት ደመኞች በዚሁ ስልክ ሊያዘው እሺ ጥያቄዎትን መዝግቤ አስተላልፍ ያለሁኝ። ሌላም ለዳውት ነገር አለ?
ሌላ ምንም የለም። ያው ግን እስኪ በተቻለሽ አቅም ያው ንገሪያቸው ዛሬ እንዲያመጡልኛል። ስራ ቁም ያለው ድራፍት እየተሰራ
እሺ ደንበኛችን አስተላልፋለሁ።
ማታ ነው ይዘጋሉ።
እሺ ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብ እና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።